በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ እየሰላምታ ላድርስ ለአምላክና ሰማይ ለምድር ፈጣሪ እዝራዳዊ ከመሰግኖች በባህሪ ቃል ኪዳኗ ማይፈርስባት ነባሪ እልፍ አእላፋት መላእክት አሏት ነዋሪ የአገልግሎች ብሎ የሰጣት ፈጣሪ እነኛን ይዛ ፍጥረት ዓለም መሐሪ ወለላይ በዛዊት ዓለም ንጽሕት ተወተት አምረች ጾም ሲወት ተወለላ አምረች ጾም ሲበላ የብርሃን ዘብ የብርሃን አክሊል ደፍተሽ ይረሽልኝ ሰረገላ ሆነሽ ይሸሻሉ አጋንንቶቹ ሲያውሺ ነፍሴን አግቢያ መንግሥተ ሰማያት ነጥቀሺ ባቢ አላት ሩብ የሆነ ደመና ባመናሰብ